ሄሎ ጤና ይስጥልኝ ቃል ኪዳን ከብስት ቤት ምልድ ነው።
አዎ ትኬት ቆርጠን ነበር።
እሺ
እሺ ከስር ኮዲንግ ጋር እሺ እ እ አስራ ሶስት ሀያ አምስት እሺ እ አረ አርባ ዘጠኝ ስልሳ ስድስት
እሺ ታርሟል። በአራት ጨዋታ ልውስጥ ነው።
እ በአራት ጨዋታ ወድቋል። ሌላ አለ?
ሌላ ቆይ እስቲ ደግሞ እንትም የሆነ ሰው የሚመጣለ ብዙ አለ። እሺ እንደውላለን።
ይደውሉልን። እሺ መልካም ቀን።
እሺ አሜን።